ስትጠልቅ አስኳል መስላ ገበያው ተነስቶ ሲለቀቅ ተማሪውን አናዬ ከኔ ዋለው ላንዬ ከኔ ሰራው ሲቀየር ባዳሪው ሰንደቅ አርማ ወርዶ ከምሽት ሲታለፍ ናንዬ የለቃ ፊል ናናዬ ሲሰማራ ለተራው ሲሰልፍ አውቶሞቢል ቁሞ ጸጥ ብላ ምድሪቱን አናዬ ሲሰበስ ናንዬ ልጅ አዋቂው ሲከተት ከቤቱ ጎረቤት ሳትፈሪ ይሉኝ ታሽን ትታሽን አንዬ ነይ ወደ እኔ ናናዬ ወደ ማታ ቤትሽን ዘጋብተሽ ሰው ቆሞ ከሄደ መቼም ስም አያጣም ናናዬ አዩም አትበይ ናኔዋ ሰሙም አትበይ መውደድ አያስከታም ማፍቀር ጣረኝ እንጂ አንቺን ስለመክረም እንደኔም አይናፋር ባገሩ አልነበረም። ማፍቀር ጣረኝ እንጂ አንቺን ስለመክረም እንደኔም አይናፋር ባገሩ አልነበረም። ፍቅሬዋ ጎኔን ለማሳረፍ ስገባ ካልጋዬ ናንዬ ይጨነቃል ናኔዋ አንቺን ይላል ነፍስና ስጋዬ የሰው ኮቴም ጠፍቶ ጭር ሲል ከተማው ናንዬ ይከበኛል ናኔዋ ይወረኛል ፍቅርሽ በጨለማው ከልቤ ተስለሽ በውብ ህብረ ቀለም ናናዬ በአይኔ ዙሪያ ናንዬ ካንቺ ሌላ ምንም ትዕይንት የለም ገበታ ቀርቦልኝ በምሳም በቁርስም ናናዬ ሳላስብሽ ናንዬ ሳልናፍቅሽ እጅህል አይቆርስም አንቺ የሌለሽበት እንዴት ይመቸኛል ናንዬ ስትለይኝ ናኔዋ ስትርቂብኝ ሳጣሽ ይከፋኛል እህል ብቻ ቀርቦ እንደምን ያረካል ናንዬ ካልደረሰ ናኔዋ ካልተገኘ የሚያፈቅሩት አካል የታሙበት ገላ እንዴት ጥየሽ ልደር እንዴት ትቼሽ ልብላ ገንዘብ አይደለም ወይ የታሙበት ገላ